ቤት ሰራተኞች ምናምን ይላል።
ሰላም ጤና ይስጥልን። ቺፕ ባኮሙ ለርዶ
ሰላም እንትን አዝዤ ነበረ የኦቾሎኒ ቅቤ በዚህ ቁጥር ከዛ አዎ ሀያ ሶስት ቤት አለ ዜሮ ዘጠኝ አስራ አንድ ሀያ ሶስት ቤት
ይሄ አስራ አንድ ቤት ነው። ይንገሩኝ እሺ።
አዎ በአስራ አንድ ቤት ነው ያዘው።
የኦቾሎኒ ቅቤ ያዘው ከአስራ አምስት ቀን በፊት ይሆናል። ብሩ ተመላሽ አልሆነ አይለኝም ምን fail አድርጎ ነው?
አንድ ሞልቷል ብሎ ሶስት እንትን ማለት አልቻልንም። out of stock ብሎ መለሰ።
በስንት ነበር order ያደረጉ? ቀኑን ያስታውሳሉ?
ቀኑን አላስታውሰውም። አስራ አምስት ቀን ምናምን ይሆናል።
አስራ አምስት ቀን
አዎ አንድ ሁለት ሳምንት ይሆናል።
አስራ አምስት ቀን የቆየ fail እንኳ የለም። maybe check አላደረጉም። በቴሌ ብር ተበልቶ አይተነዋል። የነሰዋላ ውስጥ አለ pending ብሎ እዛው አለ።
system ትንሽ ያስቸግራል እና ይቅርታ መልሼ ልደውልሎት እኔ
እሺ sorry እሺ